응. ለማን ነው የደወልኩት? ለፍጹም ነው።
ሄሎ ሄሎ አቤት።
ይቅርታ መልሼ ደወልኩኝ።
እሺ እሺ እ፣ አናግሬያት ነበር group create አላችሁን።
እሺ already ሌላ product እዚህ ስለገዛሁኝ በቃ አልፈልግም ምናምን ስላለች እ፣ ይሄንን ለእሷ refund እናደርጋለን እ፣ ለእናንተ እሷ ደግሞ refund እንድታደርግላችሁ ነገር ያለውኝ እሺ ብላለች።
ስለዚህ እንደ አዲስ እንዘዘው ማለት ነው።
አዎ አዎ፣ ሌላ create ያድርጉና ሌላ ይዘዙ።
እሺ እሺ እናመሰግናለን በጣም እሺ፣ መልካም ቀን።